ጤና ቤት hello ሰላም ነው?
ምን ነበር?
አዎ ሂሳብ ለመቀበል ነው። ከቴሌብር system ኡ ጠፍቶብኝ ምን አልከኝ?
ሂሳብ ለመቀበል ከቴሌብር ወደ betting ከቴሌ ብር ወደ ቤት ቤት ነው አዎ።
deposit deposit ነው።
deposit
እሺ
እ፣ ምን ምን አስቸገረክ
ሂሳብ ለመቀበል ነው ወደ best betting።
እኮ? ይኸውልህ ከቴሌ ብር ወደ ቤት ቤት ብር ልታስቀምጥ ፈልገ ነው አዎ
እኮ። ታዲያ እምቢ አለህ ወይስ
አዎ፣ እምቢ ብሎኝ ነው።
እምቢ ብሎኝ ነው?
አዎ system ኡ ምን ጠፍቶብኝ እያለክ ነው?
system ኡ ጠፍቶብኝ ነው።
ወይ መላክ አልቻልክበትም?
አዎ እ እሺ ይኸውልህ ቁጥር እሰጥሃለሁ እ ቴሌግራም ቁጥር ቴሌግራም ትጠቀማለህ አይ አልጠቀምም እሱም።
እኮ ይኸውልህ እንዴት እንደም deposit እንደምታደርግ ቪዲዮ ነበረ እሱ ልልክልክ ነበር
እም፣ ምንድን ነው የምትጠቀመው ወይ ሌላ ሰው ካለ እንዴት ነው deposit ማድረገው ብለህ ቪዲዮ እ።
ላኩልኝ ካልክ እልክልሃለሁ ቴሌግራም ቁጥር ልስጥህና
እሺ thanks።
እሺ ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አ
እሺ እሺ